ሄሎ ጤና ይስጥልኝ ቃል ኪዳንን ከብስቴት ምንድርደው በእናት ቴሌ ብር እያሰ- ተሰጥቷል። ገንዘቡ የ- ምን አሉኝ
ገንዘብ ተሰጥቷል። ገንዘብ ቴሌ ብር የላኩ ከዛ በላ ዲፖዚት ነው ተጓድ- ብድሮ ነው
አዎ
ዲፖዚት ነው አዎ
እሺ ዲፖዚት ከሆነ ዲፖዚት ሚሴጁን ቴሌግራም ላይ ላኩልኝ እሺ እሺ መልካም ቀን እሺ